አሁን እንፈጽም። ሄሎ ሄሎ፣
ይሰማኛል። ሆስፒክ ላይ
ሰላም ነው?
አለሁ።
ፒዛ ባግኝልኝም እና ፒዛ ገብቶብኝ ነበር።
ንገረኝ።
እሺ ስልሳ ሶስት ሰማንያ አምስት
ስልሳ ሶስት ሰማንያ አምስት አዎ ሶ ሰጓ ማስተላለፍ ይቻላል። እኔ ሙባረጋ አይ እንደዛ ቀርቷል። እነግርልሃለሁ ለዲስፓች። አንዴ ጠብቀኝ፣ እዚሁ ጠብቀኝ። ሾካንስን ላይ ምግብ ቤት ደውለሻላ? ዝግ ነን አለችሽ? በቃ እም። ሳሙኤል ነህ?
አዎ አዎ
እሺ ሳሙኤል መስመር ላይ ጠብቀኝ።
እሺ
ሳሙኤል ወጥቷል። እሺ ቻው። እሺ